Knutsen Midtvik?
አዎ ነው።
ሄሎ
አሴት
አቤት፣ ምን ልርዳ?
ቤት ቤት አካውንት እሺ፣ ቤት ቤት ምን
ሁለት መቶ ብር ሲቪ ብር ባል እስከባው ቤት ቤት
ሲቪ ዲፖዚት አድርገህ ነው?
አ
ዲፖዚት አድርገህ ነው?
አዎ OK፣ እሺ። የ CBE ውን text ላክልኝ፣ እሺ? ቴሌግራም ላይ
CBE ብር አዎ፣ የ CBE ውን text ተልኮልሃል አይደለ?
ስልክ ያው የቁጥር
እሺ፣ text ኡን ከንግድ ባንክ የደረሰህን
ባንኪ አዎ፣ ከንግድ ባንክ የደረሰህን text ቴሌግራም ላይ ላክልን።
ያው CBE ብር CBE ብር አ- አዎ፣
CBE ብር ከ CBE ተልኮልሃል አይደለ? message
message አዎ፣ message message በቴሌግራም ነው እስከባው
ተ- ቴሌግራም ላይ ልከሃል? እሺ፣
አዎ ቴሌግራም ላይ ልከህልናል ወይ message ኡን?
አዎ ቤት ቤት ቴሌግራም አስገባው message ይሄን
እሺ፣ በቃ ትንሽ ጠብቀን። ቴሌግራም ላይ ከላክልን ትንሽ ጠብቀን። እሺ፣
አይ እሺ እሺ።